ሄሎ ሄሎ፣ ጤና ይስጥልኝ።
እግዚአብሔር ይመስገን ጤና ይስጥልኝ እንግዳ travel ነው።
አዎ ከአፍሪወርክ freelance ኢትዮጵያ ነበረ የምንደውለው።
እሺ ሰላም እንደምን አለሽ አለን እግዚአብሔር ይመስገን።
እ- በ call center operator vacancy ወጥታችሁ ነበር አይደለም?
አዎ አዎ እሺ፣ hire አረጋችሁ በእኛ platform የምትፈልጉትን ሰው አገኛችሁ?
አገኘን እና መርጠናል ግን አልጠራናቸውም ግን አሳውቀናቸዋል እ፣ አራት ሰው እንትን እናደርጋለን hire እናደርጋለን ያው ጨርሰናል ሁሉንም ነገር agree አድርገን June አስራ አንድ onboard ላይ ነበር።
onboard ነው አዎ፣ onboard ነው ያላደረግናቸው Okay።
ይሄ June ሰላሳ ሂሳብ መዝጊያ ምናምን ስለነበረ እሱን እስከምንጨርስ ብለን እዛ ነው onboard ያላደረግናቸው እንጂ እነሱ ነው እንትን የምናደርጋቸው Okay። እሺ፣ ሌላ የሚያስቸግሮት ነገር አለ? የእኛም platform ስትጠቀሙ ምንም ቆንጆ ነው። በጣም በጣም አሪፍ ነው።
እሺ፣ የሚያስቸግሮት ነገር ሲኖር በዚህ ስልክ ይደውሉልን።
እሺ፣ እሺ፣ እሺ፣ ታንኪ መልካም ቀን።
እሺ